ሄሎ ሄሎ አቤት ሰላም ከችፕችፕ ነበር ምደውልልዎት።
ከምን ከችፕችፕ ነው ምደውልልዎት።
እሺ አቤት እ፣ ይቅርታ ከዚህ በፊት ችፕችፕን ይጠቀማሉ አይደለ?
አ
እሺ እስኪ ችፕችፕ ላይ ያለውትን አስተያየት እስካሁን በደረሱት product ምን ያህል ደስተኛ እንደሆኑ እ፣ እንዲነግሩን ነበር።
አሪፍ ነው አሪፍ ነው።
አ፣ አልፎ አልፎ የተበላሻሉ እንጂ
okay ለምሳሌ ሽንኩርት ሽንኩርት ላይ አ okay፣ እሱ ቢስተካከል ነው የሚሉን።
አ okay ሌላስ? ስለዚህ delivery time ምናምንስ ባዘዙ ሰዓት ነው የሚደርስልዎት?
አ እሱ አሪፍ አሪፍ ነው።
አ ስለዚህ quality ው ላይ ትንሽ ቢስተካከል ነው የሚሉን።
አ በቃ እሺ፣ እናመሰግናለን። መልካም ቀን።
እሺ